Hello ሰላም ሰላም፣ ደህና ነሽ?
አለሁ እግዚአብሔር ይመስገን።
ትላንትና መጥቼ ነበር የ TOT ወረቀት ቀርቶብኝ ሳይወጣ Z እሺ እንድታወጥልኝ ብዬ ነገ ደውዪልኝ ብላችሁኝ ነበር።
TOT
አዎ TOT ማሽን memory ባለፈው memory ተቀይሮ ሳላወጣ ሰጥቻችሁ ነበርና እናንተ እንድታወጡልኝ ትላንትና መጥቼ ነበር።
Hello ወይ አቤት ወዬ
memory አስቀይሬ memory ጋር ቀርቶ እናንተ ጋር ማለት ነው።
እሺ እና ነገ ደውዪልኝ ብላኝ ነበረ ለዛሬ
memory ከፍለሽ ነበር?
memory ተቀይሮ ወስጃለሁ ማሽኑን አርብ ዕለት ወስጃለሁ ማሽኑን እሺ አሁን ምንድን ነው የፈለግሽ?
TOT አስመዝግቢያት ነበር የሄድኩት የማሽን ቁጥሩን የሶስት ወር የቲዮቲ እንዲወጣልኝ የሚያዝያ የግንቦት የሰኔ ብዬ ቲዮቲ የማሽን ቁጥርሽ
ሀያ ዘጠና መሰለኝ ውብ አለም ካላስኩትም እርቅርቅር እሺ ፒኤምኢ ሀያ ዘጠና አዎ ውብ አለም ይላል እሺ ልጠይቅልሽ ነው?
ጠይቂን ደውለሽ ጠይቂን ብላኝ ነው እሺ እስኪ ጠይቂልኝ እሺ እሺ